ቴዲ ጋር ትሄጂበታለሽ።
ሌላው ቴዲ ጋር መሰረት እያለ ማለት ነው እንዲህ ግባ እንዲህ ግባ ነው የሚልህ በእርግጠኛ ነው።
ሌላው ወይ መሰረት ነው የምልታዘዝ መሪ እንዴት ነሽ? ሰላም ነው።
ገና አሁን ስልሳ አንድ ሀምሳ ስድስት አስወጪልኛለሽ ከገርጂ ስልሳ አንድ ሀምሳ ስድስት ለምን ለሚወጣለን እ፣ ከገርጂ ነው የገባብኝ። ልቦሌ ድራይቨር ነኝ።
ከዚህ ውጭ ሌላ ኦርደር ይዘሃል?
አልያዝኩም።
እሺ አንዴ ጠብቀኝ፣ እጠይቅልሃለሁ። ይክፈትልኝ ነው ስም ማን ነው?
እንድሪስ እንድሪስ አንዴ ጠብቀኝ። እሺ።
ኧረ ይሄን በእናትህ አትልኝ። ሻሽር እችላለሁ። ያው በቃ እሺ፣ መልካም እንድሪስ ሌላ ኦርደር አልያዝክም? እርግጠኛ ና አልያዝኩም።
እጅ እኮ ምንም order ልይዝ አልቻለም። በጣም በርዶኝ ወጥቶልሃል። እሺ እንድሪስ ወጥቶልሃል፣ ወጥቶልሃል።